አልችልም ቪዛ ኢትዮጵያ ሄደን እኛ ባኩ ተመለስ ነው።
አሁን ደውዬ የስኬት ቁጥር ሰጥሻለሁ ብላኝ ነበረ። ስልኬን አላየሁትም። ደውላልኝ ነበረ።
እሺ ላስተላልፍልዎት ደንበኛ እሺ እሺ።
ይሰማል ለበያች አዎ አዎ እሺ ትኬት ቁጥር ልሰጦት እየደወልኩ ነበር አለ አዎ አዎ እሺ ትኬት ቁጥሮት አስራ ሶስት ስልሳ አራት ነው በሶስት ቀን ውስጥ ካልመጣሉት እንደ ቅሬታ ማስመዝገብ ይችላሉ በዚህ ትኬት ቁጥር እሺ እሺ።
ሌላም አመሰግናለሁ።
ረዳት ነገር አለ አይ በቃ እሺ ስለደወል ነው እሺ፣ አመሰግናለን አመሰግናለሁ።
አገልግሎት ላይ ያለውን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ መልካም ቀን እሺ።